ጤና ይስጥልኝ Donkey Tube
እሺ እንትን ድንቅ ልጅ ለመጠቆም ነበርማ።
እሺ የስንት ዓመት ልጅ ናት?
አራት ዓመት
እሺ ምንዎት ናት ለርሶ?
እኔ እህቷ ነኝ።
እሺ እ ግን እህት፣ ቤተሰብ፣ እናት፣ አባት መጠቆም አይችልም። ሌላ ጎረቤት ወይም የሰፈር ሰው ነው ማስመዝገብ የሚችለው።
እሺ ያው ልዩ ተሰጥኦ አላት ብላችሁ ካሰባችሁ አዎ፣ ዘማሪ ጎረቤት ናት ወይም የሰፈር ቤተክርስቲያን።
ሰው ማስመዝገብ ይቻላል። እሺ እሺ እሺ እናመሰግናለን።
እሺ